hello ጤና ይስጥልኝ ሎንጂቲቭ ነው ምን ልርዳዎት?
እሺ እንትን በአካል መምጣት ፈልጌ ነበርና ቢሮችሁ የት ነው?
ቢሮአችን ቦሌ ደንበል አበሩስ ህንፃ አራት መቶ ሰባት ቁጥር አራተኛ ላይ ቆይ ቦሌ ደንበል አበሩሽ ህንፃ ነው?
አበሩስ
አበሩሽ ህንፃ
እሺ website አራተኛ ላይ አራት መቶ ሰባት
እሺ እዛ ከደረስኩ በኋላ ሰው ያሳየኛል። አ?
ያሳየታል። አራ- አራት መቶ ሰባት ቁጥር ነው የቢሮ ቁጥራችን አራተኛ ህንፃ ላይ
እሺ website ሰርተን ነበር እና እሱን ለማሳየት ነው የምመጣው።
ይቻላል፣ መም- መምጣት ይቻላል። አዎ።
እሺ እስካሁን ው- ሌላ website አልተቀየረም ብዬ አስባለሁ። ወይም የያዛችሁት እንትን የለማ ከሌላ ሰው ጋር
እ፣ የለም ምን አይነት website ነው የሰራችሁ?
በቃ website የ የዶንኪ ቲዩብ websi- website አለ አይደል? አየሁትና so የተሻለ ነው ብዬ ያሰብኩትም እሺ በጋራ ሰርተናል ከሆነ ልጅ ጋር እና ነገ መጥቼ አሳያችኋለሁ።
መቼ ለመምጣት ነው ያሰቡት እርስዎ?
ነገ ይቻላል። ቦሌ አበሩስ ህንፃ
እሺ ላይ ጠይቀሽ ነይ።
እሺ፣ አመሰግናለሁ። ቻው